አረ ቤስት ቤቶች፣ አረ ቤስት ቤት።
እሺ ሄሎ።
ምንድን ነበር?
ገንዘብ እየተመለሰልኝ አይደለም። በቀደምም እዚህ ላይ ደውዬ ነበር።
አዎ ዊዝድሮ አድርገው ነው ደም በሰበት
ዊዝድሮ አድርገው ነው።
ዊዝድሮ አድርጌ በቃ ባለፈውም ከአራት ቀን በፊትም ሺህ ብር ተ- እንትን አልኩ አልገባልኝ። አሁን ትላንትም ሺህ አምስት እንትን ብዬ አልገባም።
እሺ የቤት በቻፓ።
ኪራይ የደወሉበት ነው።
በዚህ አይደለም ሀያ ሶስት ብን ብር የለውም ንገረኝ። የቤት ኪራይ ቁጥር ዜሮ ዘጠኝ ሀያ ሶስት
0923 ሰማንያ አንድ አስራ ዘጠኝ
81 19 ዘጠና ሁለት እንዴ በቃ ምንም ምላሽ እያገኘን አይደለም። ደወልኩ ሶ- ወደ ሶስት ደወልኩ እንደዚህ hello
መች ነው አልከኝ? ትናንትና ነው።
አዎ ትላንት ሺህ አምስት መቶ ብር። አሁን ደግሞ ከተ- ከሶስት ቀን ነው አራት ቀን በፊት ደግሞ ሺህ ብር አስተካክልልኝ በና እያሽከረከርኩ ስለሆነ ችግር የለውም አባሽ። ይኸው እንደ transaction ኦቹን እልክላችኋለሁ አለ ቻፓ ይስተካከላል።
እኮ በጣም እኛ እየተበላን እኮ ብር ደግሞ ሲሆን ስንበላ ይገባኛል፣ አዎ፣ ይገባኛል። እሺ ትንሽ ታገሱና እናስተካክላለን።
አስተካክልኝ በቃ ከፊቴ ፍርሃት ስላለ እሺ እሺ፣ እሺ አባሽ